በኔ ላይ ሲመኝሽ እኔ ሆነሽ ሳይ የወቦቹ ብነይና ላይ አንቺ ነሽና ሰው አይኑ አረፍ በኔ ላይ ሲመኝሽ እኔ ሆነሽ ሳይ የወቦቹ ብነይና ላይ አንቺ ነሽና ዝናይ እንዳንበሳ ገዳ እንደዚህ ሆንታዬ ባንቺ ስሜ ገኖ ወጣ አደባባዬ አገሩ ካወቀው ፀሐይ ከሞቀው ከእንግዲህ ምን አለ የምንጠብቀው እናኖ ናናዬ እኔ ዘመናዬ እናኖ ናናዬ አንቺው ነይ ዝናዬ ያምለኔ ያምለኔ ያምለኔ ስልሽ የፈጣሪ ስራ የኔ ያደረገሽ እናኖ ናናዬ እኔ ዘመናዬ እናኖ ናናዬ አንቺው ነይ ዝናዬ ያልከጀለሽ የለም ያልቋመጠብሽ ለእኔ ለመስኪኑ ተረታ ልብሽ እናኖ ናናዬ እኔ ዘመናዬ እናኖ ናናዬ አንቺው ነይ ዝናዬ ሰው አይኑ አረፈ በኔ ላይ ሲመኝሽ እኔ ሆነሽ ሳይ የውቦቹ ብነይና ላይ አንቺ ነሽና ሰው አይኑ አረፈ በኔ ላይ ሲመኝሽ እኔ ሆነሽ ሳይ የውቦቹ ብነይና ላይ አንቺ ነሽና ዝናይ የተመኙ ቤቶች ባይሳካላቸው እንዲህ ነው እንዲያ ነው ሲሉ ሰማኋቸው። በራሳቸው ሚዛን ስላነስኮቷቸው ወድጀው ነው ብለሽ ባክሽ ነገሪያቸው እናኖ ናናዬ እኔ ዘመናዬ እናኖ ናናዬ አንቺው ነይ ዝናዬ ያምለኔ ያምለኔ ያምለኔ ስልሽ የፈጣሪ ስራ የኔ ያደረገሽ እናኖ ናናዬ እኔ ዘመናዬ እናኖ ናናዬ አንቺው ነይ ዝናዬ ያልከጀለሽ የለም ያልቋመጠብሽ ለእኔ ለመስኪኑ ተረታ ልብሽ እናኖ ናናዬ እኔ ዘመናዬ እናኖ ናናዬ አንቺው ነይ ዝናዬ እናኖ ናናዬ እኔ ዘመናዬ እናኖ ናናዬ አንቺው ነይ ዝናዬ እናኖ ናናዬ እኔ ዘመናዬ እናኖ ናናዬ